ሄሎ ሰላም ጤና ይስጥልን።
እንዴት ነሽ?
እግዚአብሔር ይመስገን። ሰላማት አለን። የ stand-up comedy የሆነ ቦታ ለማስያዝ ፈልጌ እሺ። በኦንላይን ተመዝግቧል።
እ፣ አይ link ኡ የለኝም። ዝም ብዬ እንትን ይሄ ፊል- ማን ነው ኢንስታግራም ላይ ነው እንትን ያገኘሁት። ቁጥሩ ይሄ ቁጥር ብቻ ነው ያለው ዘጠና አንድ አስራ አምስት የሚለው link ኡን በምናገኘዋለን። እ? ብሩ ስንት ነው? የአንድ ሰው መግቢያ?
መደበኛ አራት መቶ
እ?
መደበኛ አራት መቶ እሺ VIP አንድ ሺህ ብር
እሺ እሺ። ስንት ሰዓት ላይ ነው? ቅዳሜ አስራ አንድ ስንት ሰዓት አስራ አንድ ሰዓት አ
እሺ። ስለዚህ link ኡን ከምን ላይ ነው የማገኘው?
ለዚህ ፌስቡክ ላይ አለንሽ ኮሜዲያን እሸቱ ብለሽ ብትገቢ አንድ ነጥብ ሶስት ሚሊዮን ታየበት follower አለን እዛ ላይ ፌስቡክ ላይ ብቻ ነው? ፌስቡክ ላይ ብቻ ነው? ፌስቡክ ኢንስታግራም ላይም አለ ዩቲዩብ ላይም አለ ሊንኩ በቃ ኢንስታግራም ላይ ካለ እሺ። ስለዚህ ተመዝግበን በሊንኩ ለአንቺ እንደውልደ ድጋሜ አይ አታች አርጊ ስ- ደረሰኝን ከፈለሽ ወይ መግቢያ ካርዱን የዕለት ዕለት ትችያለሽ በስራ እ።
ሰዓት ዛሬ ደረ- ኢንት- ትኬቱን ከፈለጉ እሺ የዕለት ዕለትም አለን ዛሬ እሺ ነገ እሺ።
አለን ኢንተርኮንቲኔንታል አሀ መጠን የዕለት ሁለት እንትን አይልም አይሞላም።
ያው ከ- ያልተመዘገበ ሰው ሊመዘገብ ስለሚችል እኛ አለን። እርስዎ ግን ቀድሞ መግመንት መቁረጥ ይችላሉ። ድንገት ሞላ እንዳይባሉ
እሺ እሺ።
ከዚያ ለተመዘገበ ሰው ነው የምንሰጠው።
መልካም እሺ። አሁን ቦታ አለ አይደለ?
አሁን ቦታ አለው።
እሺ እሺ። እናቴ thank you።
እሺ፣ አመሰግናለሁ።